አይንሻለው መላ አለው ነገር ጥርስሻለው መላ አክላትሽ ሁሉን አለው ነገር የከተማነሽ ይባላ አለው አለው መላ አለው ነገር ጥርስሻለው መላ አያስረሳም እንጂ አንቺን ነገር ቁንጅናስ ነበረ ከኛማ ሀገር ደጋነሽ ቆላነሽ አለች ነገር ወይ ሶይና ደጋ የልደትስ ጊዜው አለች ነገር ክረምት ይሆን በጋ የተወለድሽበትን አለው መላ ያደግሽበት ሰፈር ያበቀለሽ መሬትን አለው መላ ናሸዋነው አፈር አደቤ ባካልሽ ባይንሽ ይርካ የኔ ዓለም አንቺው ነሽ የኔ ጸጋ አለምዬ አካልሽን የሰራው አለምዬ በመልካም ቁመና አለምዬ ያለማሽ አበራሽ አለምዬ አሽ ነው ወይ ጣና አለምዬ ገላሽ ሸንኮራ ነው አለምዬ ከንፈርሽም ሎሚ አለምዬ የውበት ምንጭ ነሽ አለምዬ ውሃም አታሰሚ አለምዬ የውበት ምንጭ ነሽ አለምዬ ውሃም አታሰሚ አይንሻለው መላ አለው ነገር ጥርስሻለው መላ አክላትሽ ሁሉን አለው ነገር የከተማ ነሽ ሆይ ባላገር አለው አለው መላ አለው ነገር አይንሻለው መላ አደብ የባካልሽ ባይንሽ ይርቃ የኔ ዓለም አንቺው ነሽ የኔ ሸጋ ያሸሽበት ምድር አለው መላ ያበብሽበት ስፍራ ወንዟ ይድረቅበት አለው መላ ምንጩም ይፍለቂታ አሁንም አሁንም አለው ነገር ይበል ኮለል ኮለል አይም ከናፈሩን አለው መላ ያፈራል ጠንበለል አምባውን ባየሁት ያንቺን አገር ስቀይ ስትማርኪ አለች ነገር አለምዬ እንጆሪና ሮማን አለምዬ እንኮይና ኮሽ አለምዬ ወይንና ብርቱካን አለምዬ በጣም አይበልጡሽም አለምዬ ይሰራ በቀሽ አለምዬ ይበልበት ዛላ አለምዬ ያሽት ያምር እንደው አለምዬ እስኪ እንዳንቺ ገራ አለምዬ ያሽት ያምር እንደው አለምዬ እስኪ እንዳንቺ ገራ አይንሻለው መላ አለው ነገር ጥርስሻለው መላ ያለሽ ነገር ወይስ ወይና አደጋ የልደሽ ጊዜ ጊዜው አለሽ ነገር ክረምት ይሆን በጋ የተወለድሽበትን አለው መራ ያደግሽበት ሰፈር ያበቀለሽ መሬትን አለው መራ ናሸዋነ ዋፈር አያስረሳም እንጂ ያንቺን ነገር ቁንጅናስ ነበረ ከእኛማ ሀገር። አለምዬ አካልሽን የሰራው አለምዬ በመልካም ቁመና አለምዬ ያለማሽ ያፈራሽ አለምዬ አሸወይ ጣና አለምዬ ገላሽን ኮራ ነው አለምዬ ከንፈርሽም ሎሚ አለምዬ የውበት ምንጭ ነሽ አለምዬ ውሃ ማታስተኒ አለምዬ እንጆሪና